ሰማያትን የዘረጋ ታላቁ ጌታ ውብ አድርገ ሰራሃቸው ፀሐይ ጨረቃን ምድርን ሰርተ አሳምረህ ስታበቃ ሁሉን ፈጥረህ ደስ አለው ልብ ደስ አለን በእጆች ስራ በምናውጀው ምስራች ለእኛ ባሰብከው ተስፋ ከዚህ ሁሉ ግን የሚበልጠው በፍቅር መኖራችን ነው። አንተ ነህ የእኛ ደስታ የዘላለም ደስታ ሁሉን ነገር ሰተህናል ለጋሱ ጌታ ልባችን ሐሴት ያደርጋል ባንተ ስጦታ ፈጥረህናል በአምሳልህ ግሩም አድርገ በፍቅርህ ድንቅ ነው ስራ ደስ አለን በእጆች ስራ በምናውጀው ምስራች ለእኛ ባሰብከው ተስፋ ከዚህ ሁሉ ግን የሚበልጠው በፍቅር መኖራችን ነው። አንተ ነህ የእኛ ደስታ የዘላለም ደስታ ልጅ ሞቶልን ነው ከፍለህልን ውድ ዋጋ የታደልነው ለዚህ ደስታ ባንተ ነው ባንተ ውለታ ደስ አለን በእጆች ስራ በምናውጀው ምስራች ለእኛ ባሰብከው ተስፋ ከዚህ ሁሉ ግን የሚበልጠው በፍቅር መኖራችን ነው። አንተ ነህ የእኛ ደስታ የዘላለም ደስታ ደስ አለን በእጆች ስራ በምናውጀው ምስራች ለእኛ ባሰብከው ተስፋ ከዚህ ሁሉ ግን የሚበልጠው በፍቅር መኖራችን ነው። አንተ ነህ የእኛ ደስታ የዘላለም ደስታ